Hello እኔንም አልገባም።
እንዴት ናችሁ?
እግዚአብሔር ይመስገን።
ይሄ VX Land Cruiser ኡ ቲክቶክ ላይ ለቅቃችሁ
ምናምን ነበር VX Land Cruiser ኡ ይሄ ሰማይ carbon color ኡ
carbon color ኡ አይሰማም? አዎ ይሄ Land Cruiser ኡ ማለት ነው። እ፣ ባንክ አንድ ሚሊዮን አለ በባንክ አንድ ሚሊዮን ያለው ማለት ነው።
እሺ፣ እ፣ ዋጋ ስንት ነው?
ሞዴሉ ስንት ነው? ሁለት ስንት የሆነው ነው?
እ፣ ልብ ብዬ አላየሁትም። ወደ አሁኑ ስልኩን ቪኤክስ ሞዴሉ አላየሁትም። ብቻ የሆነ ሰማንያ ምናምን ቤት አድርጋ ነው
እሱ የቆየ ነው እኮ አባት።
ምንድን ነው እንኳ አሁን
አዎ የቆየ ነው። ሌሎቹ ግን አሉን በሃይሉክስ ደብል ጋቢ ነው።
ደብል ጋቢና ሄድ ሞዴል
ሁለት ሺህ አስራ ሶስት እና እ፣ አስራ አስር አሉን
ዋጋ
አራት ነጥብ ስድስት ለእያንዳንዳቸው አንድ ነጥብ አምስት ይወጣላቸዋል። ድርድር ይኖረናል።
ኧረ ነጥብ ስድስት አዎ እሺ፣ እሺ፣ እና አስራ ሶስት ነው አስሩ
አስራ ሶስት እና እ፣
አስር አለ እኮ ዋጋቸው ሁለት አስራ ሶስቱ ስንት ነው? አስሩ ስንት ነው?
አንድ ነው ዋጋቸው አራት ነጥብ ስድስት ኧረ ነጥብ ስድስት እ እሺ እሺ ማግኘት ይቻላል። በቴሌግራም ትልክልኛለሽ?
ቴሌግራም ፔጃችን ላይ post አድርገናል። ማልጋባ dot net ነው።
እሺ እሺ